ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ከ Arif Pay ነበር የምደውለው።
እሺ፣ እሺ፣ ሰላም።
እሺ፣ ም- ከ Arif Pay ነበር የምደውለው። Bite to Go ነው አይደለ?
አዎ፣ እኔ ግን እዛ አይደለሁም ያለሁት። ምን እሺ።
ነበር?
እ፣ POS machine ኣችንን እ፣ ልንወስድ እንደሆነ ልንነግሩት ነበር ደንበኛችን።
እ፣ okay፣ እኔ ወጥቻለሁ። እዛ ሌላ ስልክ አላችሁ?
እሺ፣ ወይ ሌላ ሌላ ሰው ስልክ ይሰጡናል፣ ሌላ ሰው የምናገኝበት።
አንድ IT አለች፣ የእሷን ስልክ አንዴ ልስጥሽ።
እሺ፣ ደንበኛችን
ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ዜሮ ሁለት ዜሮ ሁለት ሰባ ሶስት ሰባ ሶስት
ሀያ ስምንት እሺ፣ ደንበኛችን ሌላ ስልክ ይኖሮታል ከዚህ ውጪ?
አንድ ደግሞ ቆይሽ
እሺ
እም። ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ
አርባ ስምንት አርባ ስምንት
ሀያ አምስት ዜሮ ስምንት ሀያ አምስት ዜሮ ስምንት እሺ ደንበኛችን በጣም እናመሰግናለን ስለተባበሩ። እሺ መልካም ቀን።
ወይ